hello
hello
አቤት፣ ጤና ይስጥልኝ።
አብሬ ስትልኝ ዮሐንስ ጸጋዬ poultry እ፣ farm yeah አዎ፣ እ፣ ቅሬታ ነበረ ባለፈው አቅርበ የነበረው ቅሬታ
አዎ፣ ለጥላ የደውልለት ብል ስም- ስልክ ሰጥቼ ነበረ።
አዎ፣ አዎ አይ- አያነሳም። ደወልኩለት ሶስቴ
እሺ
አያነሳም። ጥላዬ ብለህ ስልክ ሰጠኸኝ
እሺ።
አያነሳም።
አንድ ጊዜ ብቻ ነው የደወልክለት እንዴ?
አረ ሶስት ጊዜ ነው የደወልኩለት፣ አያውቀውም መሰለኝ። አያነሳም።
እስቲ ዛሬ ደውልለት እና አዎ ደውልለት።
እሺ እሺ።